hello ሰላም ነው? ዮናስ ነኝ ከአዳማ።
እሺ ዮናስ፣
ዛሬ system በጣም እያስቸገረ ነው።
አዎ አሳውቀናል ለ provider ኦቹ።
በጣም እያስቸገረ ነው። ምንድን ምንም እንትን የለውም ማለት ምን
እኮ ያው እስ- እስኪመልሱልን ቆያን እንትኑን ደግሞ ቴሌግራም እንትናችሁንም support ኡም delete አድርጋችሁታል። ምንድን ነው?
እሺ hello፣ አቤት አቤት።
እሱ ይመለሳል ቴሌግራሙ፣ እኛ አይደለንም እኮ።
አዎ፣ ዋትሳፕ እኮ ላይ መውራት ትችላለህ፣ በዜሮ ዘጠኝ ዜሮ ሶስት ቤት ቁጥራችን ማለት ነው። ዋትሳፕ ካለክ
ስ- እስቲ ዜሮ ዘጠኝ ስንት ዜሮ ሶስት እ አርባ አራት እ ሰላሳ ሰባት አርባ ሰባት save አርባ ስታደርገው አራት ይመጣል። አለ ዋትሳፕ አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
እሺ ያንን አሳውቀናል። የ system ኡን
እሺ ይስተካከላል። እሺ ያንተ ብቻ አይደለም የሁሉም ነው። ካይሮን
እሺ እሺ እሺ